ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ጤና ይስጥልኝ። ከእጅ ፓወር ነበር የምደውልላችሁ። ማሽን system እንትን ሶፍትዌሩ እንትን format ሆኖብን እንደገና እንዳዲስ እናንተ ጋር አምጥተን ነበር system unit ን እሺ። እና አልቆልናል። መቼ መውሰድ እንችላለን?
ተደውሏል አልቋል ተብሎ አልተባልንም እና አንድ ቀን ምናምን ነው ያለኝ መጀመሪያ ሳመጣው እና መቼ ስንጠብ እሺ፣ ላገናኘሽ በሌላ ቁጥር እሺ ወይም ደግሞ ዜሮ ዘጠኝ ዜሮ ሶስቱ ልንገርሽ።
እና አዎ እዚህ ሰማንያ ሶስት ሰላሳ ሰባት ደውይ ብሎኝ ነው
ማን ያለሽ? ዜሮ ዘጠኝ ዜሮ ዜሮ ሶስት ላይ ዘጠኝ አርባ አራት ቡክሌቱ ጋር ያለው ሰው የሚያነሳ
ስንት ቁጥሩን ንገሪኝ ሙሉ።
ቁጥሩ ዜሮ ዘጠኝ አርባ አራት ሰላሳ አንድ ዜሮ ዜሮ ዜሮ አራት
እሺ ልንገርሽ እና ቁጥር ዜሮ ዘጠኝ እሺ
ዜሮ ሶስት እሺ ዜሮ ሶስት እህ
ሀያ ስምንት ሰማንያ ሁለት ላይ ደውይላት።
እሺ እሺ